Hello ጤና ይስጥልኝ በሽትቤት Hello hello ጤና ይስጥልኝ።
እሺ አሁን ደውዬልህ ነበረ እና መሀል ላይ ስልክ ተቋርጦ ነው እሺ Sizzling Blaze አይሰራም ብዬ button ኑ inactive ነው ብዬ ምኑ
button ኑ ስትነካው መጀመሪያ የጀመረ ማቆም ግን አትችልም።
የምን game ነው?
Sizzling Blaze Okay ቴሌግራም ላይ ጽፈህልን ነበር እንዴ?
አይ ቴሌግራም ላይ ሌላ ልጅ ነው የጻፈው። ማውቀው ልጅ ነው።
እሺ እናሳውቃለን። ትንሽ ጠብቁን። እሺ
ምን ያህል በተኑ ነው የማይሰራው አይደለ?
በተኑ አዎ። ምን ያህል እ ምን ያህል ልጠብቅ አልሽኝ?
እስቲ ለፕሮቫይደሮቹ እናሳውቃቸውና እነሱ ነው የሚያስተካክሉት። እሺ ያው እሺ እሺ እሺ